እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ታሜጋስ የእርሶን ፍላጎት ለመሙላት በ furniture ም በ construction ዕቃዎችና በ finishing ዕቃዎች አዳዲስ የገቡ ዕቃዎችን ይዘን እንጠብቆታለን። ታሜጋስ በፈርኒቸሩ የፍላጎቶን የሚሞሉ ሶፋዎች፣ ቤቶን የሚመጥኑ የምግብ ጠረጴዛና ወንበሮች በብዙ አማራጭ በማራኪ ዲዛይን አስመጥተናል። በ construction ዕቃዎችና በ finishing ዕቃዎች በኩል በበርካታ አማራጭና ዲዛይን ዕቃዎችን አስገብተናል። ታሜጋስ መገናኛ ታሜጋስ ሕንፃ ላይ ሴንቸሪ፣ ሳር ቤት እንዲሁም በተለያየ ቦታ ባሉን ቅርንጫፎቻችን ይጎብኙን። ታሜጋስ ራዕያችን ገና ሰፊ ነው። ታሜጋስ ኢድ ሙባረክ። ታሜጋስ